የለም። አቤት አቤት፣ ሀይረድን እንዴት ነህ?
ሰላም ነው አለን እግዚአብሔር ይመስገን።
አለን አለን።
አለን ትዝታ ነኝ ያውቀኛል።
አውቄሻለሁ።
እ፣ እንትን እ፣ group ላይ የተ post ተ አለ አይደለ? እንትን እ፣ target
የምን የአሁኑ ነው?
አዎ ያሁኑ ወር ማለት ነው።
እሺ እና እነሱ target ኦች በቀን የሚሰሩትን እ፣ እ፣ target ኡ ግዴታ agent እና merchant መላክ አለባችሁ ለኔ ማለት ነው።
እስኪ እና short code ኡን እያደረግ የመዘገብካቸውን daily መላክ አለብህ። አንድም ቢሆን ራሱ መላክ አለብህ ለኔ ችግር የለውም።
system ላይ ማየት ስላለብኝ ማለት ነው።
እሺ እና የአሁኑን ወር target ለማሟላት ያው እም፣ ችግር የለውም።
እሺ፣ እሺ፣ እሺ። የምትፈልገው ነገር ካለ ደውልልኝ። እሺ